እጹብ ድንቅ ነው የአምላክ ሥራ፣ እጹብ ድንቅ ነው የአምላክ ሥራ። እጹብ ድንቅ ነው የአምላክ ሥራ፣ እጹብ ድንቅ ነው የአምላክ ሥራ። አስራ ሦስቱን መቅደስ ከዓለት የሠራ በድንጋይ መሰሶ በድንጋይ ወጋግራ እዊ እንዲተረተር እውር እንዲበራ አረንደው በዕልሜ መሰለኝ አረንደው በዕልሜ መሰለኝ ቤተ ጊዮርጊስን አምላክ ሲያሳየኝ በቤተ አማኑኤል ጽብል ጠጣሁኝ በቤተ ማርያም ቆሜ ጸለይኩኝ አላስችላለኝ ስለይህ አላስችላለኝ ስለይህ የሀገር የኩራት ሞገስ የምልህ የተዋሕዶ ልጆች መመኪያ ረቡህ ቅዱስ ላሊበላ ያበራል ክብርህ ካሁኑ ናፈቀኝ ደጅህ ካሁኑ ናፈቀኝ ደጅህ ሰላሜና ፍቅር የማገኝብህ ከሐዘን ከችግር የምወጣብህ ይምራነ ክርስቶስ ጻድቁ አንተ ነህ አረ እንደው በዕልሜ መሰለኝ አረ እንደው በዕልሜ መሰለኝ ቤተ ጊዮርጊስን አምላክ ሲያሳየኝ በቤተ አማኑኤል ጽብል ጠጣሁኝ በቤተ ማርያም ቆሜ ጸለይኩኝ